Hello Hello ቤ
ነኝ። አዎ ሰላም፣ እንዴት ዋልሽ?
ሰላም ነኝ።
ናት ነው ምደውልልሽ።
እሺ ማህሌት ሁለት document ኦች ነው ያሉሽ አለ basically የጎንደር ዩኒቨርሲቲ እና የሴንት ሜሪ ዩኒቨርሲቲ አዎ አዎ የጎንደሩ የተሟላ ነው ሁሉም ነገር including proficiency የእንግሊዝኛ ቋንቋን ጨምሮ የ- ለሴንት ሜሪ ግን ለ marketing management ላጠናሽበት proficiency አላወጣሽም አይደለ ከዩኒቨርሲቲው አላወጣሁም። አዎ ስለዚህ እንዴት ነው የምታደርጊልን ልልሽ ነው ምን አልሽኝ?
እንዴት ልታደርጊን አስበሻል ልልሽ ነው እ አዎ እሱ የ distance ስለሆነ maybe አይጽፉልኝም ብዬ አስቤ ነው።
ነው proficiency እኮ ግዴታ Proficiency ዩኒቨርሲቲ ነው፣ እኮ ችግር አውቃ- የለም።
ለምን correct መሰለሽ ሲባል medium of አወጣለሁ።
instruction ስለሆነ እሺ የታወቀ ነገር ነው። ግን ግዴታ you know evidence ስለሚያስፈልግ የወረቀት ነው እንጂ ይታወቃል እኮ medium of ያው መቼስ በአማርኛ አልተማርሽም አይደል?
አዎ እንደዛ ነው እና እሱን እ፣ እንደ ቤት ስራ ልስጥሽ። ከዛ ውጪ recommendation የሴንት ሜሪ እ፣ የሚጽፍልሽ ሰው ሊኖር ይችላል።
በቃ እሺ ሁለቱንም ልሞክር።
እ፣ እሺ በቃ ሁለ- ሂድና recommendation በዛው የሚ- ላውራቸው።
የሚጽፍል ሰው ካለ ከሌለ ደግሞ እ፣ የአስተማሪ ስም የሆነ ስም አለ የማውቀው ስም እ፣ ተማሪ recommend ይጽፍልሽ የሚችል እ፣ አይ የለም። ይሄ አጽፋቸው አይሻልም? ሄጄ ላውራ ጻፍ ልበላቸው።
በቃ እሺ፣ እሺ፣ ማለት መልካም ብቻ